ጤና ይስጥልኝ ሄደር ቪዛ ጁዴ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጥዎት? ጤና ይስጥልኝ ጤና ይስጥልኝ
የበረራ ሁኔታ ለማወቅ ፈልጌ ነበር።
ምን አሉኝ?
የበረራ ሁኔታ ለማወቅ ፈልጌ ነበር።
የበረራ ቲኬት
የአሜሪካ የበረራ
የአሜሪካ እሺ ለመች ነው የፈለጉት? ጤና ይስጥልኝ
ከአንድ
ከአንድ ወር በኋላ
ከአንድ ወር በኋላ
አንድ ወር በኋላ እሺ አንዴ መስመር ላይ ጠብቁኝ ደንበኛችን መስመር ላይ ኖት? ደንበኛችን መስመር ላይ ኖት? ጤና ይስጥልኝ ሄሎ ደንበኛችን መስመር ላይ ኖት?